ሄሎ አቤት ጥልቅ አብሮ ይስጥልን።
አለን እስኪ ቴክኖሎጂ ነበረ።
ከምን
cash register ነበር የደወልሽ?
እሺ እሺ እሺ ምን ነበረ?
እ አይ cash register ፈልጌ ነበር እና እ
እ አላቸው ወይ ነው ማለት ነው።
cash register አለ አይደለ? እ የስራ አለ cash register cash register አለ።
አለ አዎ ከፖሊስ ለማንኛውም- ጋር የሚገናኝ
ያኛው የላቸውም ነው ማኑዋሉ የለንም።
ማንዋል የለም።
አዎ አዎ
ስልጠና አለው እንዴ?
አዎ ስልጠና ይሰጣል።
እንግዲህ አዎ
በቃ እሺ። ስንት ነው price ዋጋው?
ከኮምፒውተር ጋር የሚገናኘው ስልሳ ዘጠኝ ሺ አምስት መቶ ብር
እሺ እሺ፣ አመሰግናለሁ።
እ ስጭኝ እስኪ